ጤና ይስጥልኝ ክችም
አብሮ ይስጥልኝ።
እግዚአብሔር ይመስገን።
የኮሜዲያን እሸቱን ስልክ ተቀብዬ ነበር። አይሰራም። አሁን እርዳታ ነበር።
ኮሜዲያን እሸቱ ከስራ ስልክ አይይዝም። እኛ ነው የምናነሳላቸው። ጉዳዩ ምን ነበር?
የሆነ ሀሳብ የማቀርበው ነበረኝ እና
ለእኛ መግለጽ ይችላሉ።
አቅሜ አሁን ያደርግልኛል ያው ብዙ ሰው የኔ ተሸጣሚ እያለ ስለሚደውል ማረጋገጥ ስላለብናቸው በጣም ይመጣና ዩቲዩባችሁ ላይ ትገቡና ታች ላይ እሺ ከይቅርታ ጋር አሁን ማስረጃችን ላይ ከአንድ ሺህ አምስት መቶ በጎ አድራጎት የሚጠቅሙ ተቋማትና ግለሰብ ስላሉ እነሱ ስልካቸውን በስተቀር አዲስ ምዝገባ የለንም። አዲስ ምዝገባ እያካሄድን አይደለም። እጃችን ላይ ከአንድ ሺህ አምስት መቶ ስለመዘገብኩኝ እሱ ስራዎች ስላሉ
እነሱን ካጨረስን
አልተሰማኝም።
እጃችን ላይ ከአንድ ሺህ አምስት መቶ በላይ በጎ አድራጎት የሚፈልጉ ተቋማትና ግለሰብ ስላሉ እነሱን ካልጨረስን በስተቀር አዲስ ምዝገባ አካ- እያካሄድን አይደለም።
ጽሁፎች ይዘ- ይደረደራሉ። home ሚል አለ፣ subscribe ሚል አለ፣ ከታች ቪው ምስል አለች።
በቻ ያለው አቅም እሱ ነገር እሷ ላይ ገቡ የራስዎትን ኢሜል ነው የሚያሳየውት የሚችል ከሆነ የራሱ ያው ስም አለ።
ህመም ነው።
እና ቴሌግራም ላይ በዚህ ልክ ነህ። ሌሎችም እንደዛ አይነት ተቋም እንደዚህ አይነት ነው የጠየቁ ግለሰቦችም ይኖራሉ ማለት ነው። የእነሱን ካልጨረስን በስተቀር አዲስ ምዝገባ እያካሄድን አይደለም።
ነው። ያው ከዛ በምጠብቅበት ሰዓት ደግሞ ያው ይቻላል። አዎ።
አለው ብዬ ያስብ ዩቲዩብ ኖርማል ዝም ብሎ እግዚአብሔር ይቅርታ ፈቃድ በጣም ሌላ ተቋም እስቲ ሞክሩ።
ወይ ሌላ ታች ተቋም ሆም ይላል አይደለ? ከታች ወደ ጎን ሲሄዱ ሌላ ይቅርታ።
ሆም ይላል።
ነበረ ይቅርታ የኔ አለቃ።
ከዛ ደግሞ ቀጣይ ደግሞ እሱ
እ?
ከዚ- ዩ እሷን ይቅርታ እኔ አልቀ-
እም።
ስለ ደወል እናመሰግናለን። መልካም ቀን አዎ፣ ስላለ እሷን እ፣ በስልኮት ከሆነ ስክሪን አድርገው ካልሆነ ፎቶ አንስተው ይላሉ። እሷን ብቻ ማለት ነው።